ላይ ሆኜ የኔ መቤት በገባሁ መናኔ የኔ ሸት የእጅሽ ላይ ጌጣጌጥ የኔ ሸታ አምባር ምናምኑ የኔ ቆመ እንቅልፍ ይነሱኛል የኔ ሽታ ሌት እያባነኑ የኔ ቆንጆ ጣናሽ ጠራኛ ሽታ ጠረንሽ ስትርቂብኝ ካጠገቤ ሳጣሽ ሐኪም አላውቅ ያላንቺ በሕይወቴ ዳበስ አርግኝ እጅሽ ነው መዳኒ መላም የለው የኔ ነገር ለፍቅሽ ብቅ ብለሽ አስተውይኝ እባክሽ እባክሽ መላም የለው የኔ ነገር ለፍቅሽ ብቅ ብለሽ አስተውይኝ እባክሽ እባክሽ እስኪ እንደምን ነህ እንዴት ነህ በይኝ እንዴት ነህ በይኝ አንቺ ካልመጣሽ ካልደባበሽ መላም አላገኝ እስኪ እንደምን ነህ እንዴት ነህ በይኝ እንዴት ነህ በይኝ አንቺ ካልመጣሽ ካልደባበሽ መላም አላገኝ አንቺ አይናማ ቆንጆ የኔ ሽታ አይንሽ ነው ህመሜ የኔ ቆንጆ በቀን ካገኘሁሽ የኔ መቤት አትቀሪም በህልሜ የኔ ሽታ እኔም ወዳጅ የለን የኔ ሽታ አይንሽ ነው ወዳጄ የኔ ሽታ በጥርስሽ ከለላይ የኔ መቤት የገባው ከአንጀቴ የኔ ቆንጆ ተልካ የለኝ አንቺም ተልካ የለሽ ተሻግረሽ ነይ ተሻግሬ ልይሽ ላታ ዘልቀኝ እኔ እንደ ፍቅር ነድፋ ላልጫወት ማታማ ላንገላፋ ምንም የለውም የኔ ነገር ለፍቅሽ ብቅ ብለሽ አስተውይ እባክሽ እባክሽ መላም የለው የኔ ነገር